તેમાંથી
એ લઉં મૂવી એ લઉં એ લઉં ሄሎ ሄሎ ይሰማል
እ አሁን ደውዬ ነበረ እሺ
እ አንድ ልጅ አስመዝግቤ ነበር። አሁን ደግሞ አንደኛው አንደኛው ልመዝገብ እያለ ነው።
እሺ ትይዝልኛል? አሁን መክሊት በአካል የሰዋት ነው?
አይ እ hello በ online ነው በአካል online online እሺ ሙሉ ስሙን ይንገሩኝ
አብርሃም የሸዋስ እሺ አብርሃማ የሸዋስ
አብርሃማ አሉ አላችሁ የሸዋስ የሸዋስ
እሺ ስልክ ቁጥሮትን ይንገሩኝ ዜሮ ዘጠኝ አስራ አንድ እሺ ሰባ ሁለት
ሰባ ሁለት ሰማንያ ሁለት
ሰባ ሁለት ሰማንያ ሁለት ሀምሳ ዘጠኝ ስልኩ ይኸው በዚህ ስልክ ማለት ነው። ለጊዜው ሁለት ልጆች ሁለት ልጆች ነው ያስመዘገብኩ። አሁን ከዚህ በፊት አንድም አስመዝግብ ያለው ቁጥሩ ይላክልኝ። ቁጥር የሂሳብ ቁጥር የምን ሂሳብ ቁጥር የእናንተን ነው።
የባንክ አካውንት የባንክ አካውንት አዎ።
ቴሌግራም ላይ በሰባ አምስት ቤት ስልካችንን ያውቁታል
ለምን ኧረ ይላክልኝ። እኔ ያኛው ድንገት ከዘገየ እንትን ይለኛል። እናንተ እሺ ላኩልኝ።
አድራሻውን እሺ አንዴ ንገሩኝ አድራሻ ጅማ ጅማ
እሺ ጅማ እሺ። አንዴ ይጠብቁኝ እሺ።
እሺ አሁን በስልኮ ትልክሎታለሁ እሺ አሁንም ብላኝ ነበረ እኮ እሺ በይ ቶሎ በይ እሺ ቶሎ እሺ በይ እሺ